ጤና ይስጥልኝ ሁሉ ስፖርት በኮ ምንርዳዎት ጤና ይስጥልኝ ደውዬ ነበር አሁን ከደቂቃዎች በፊት hello hello ብሩ ብሩ ተመልሶልኛል ግን ሙሉ አልተመለሰልኝም እና
ሙሉ አልተመለሰም ስንት ብር ነው የተመለሰለት እኮ ሺ ስምንት ስንት ነበር ያስተላለፉ ሺ ዘጠኝ ሀምሳ
ማን ልበል ስሞትን አስፋው
የትኛውና የትኛው ነበር የተመለሰሉት
ምንም በቃ እኔ የላኩት አምስት መቶ እና ሺ አራት መቶ ሀምሳ ነው የት- የተመለሰው ግን decline ይላል transaction ኡ ላይ ግን ሺ ስምንት ነው የተመለሰው
እሺ check እናደርግለታለን
እሺ ለምን እንደዚህ አይነት ስህተት ይፈጠራል ሲጀምር
እኮ check እናደርግለታለን እመኛችን
እሺ